hello ም ሰላም ጤና ይስጥልኝ። ቤተሰብ
ትናንትና ማታ ከ CBE ብር ወደ Best Bet ብር አስገብቼ ነበረ።
እሺ፣ አልገባልህም?
አልገባልኝማ።
text message ኡን ትልክልኛለህ ቴሌግራም ላይ
በ- በ- በዚህ ስልክ አይደለም፣ የቴሌግራም ስልክ ልንገርክ፣
አይ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት
አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አዎ እንትን ነው ስልኩ ግን ጠቅጠቅ ስለሆነ ሚሴን ነው ወደታች ወደታች አውርጄ ነው ማለት ነው።
እንዴት አየን አድርገን ብቻ ብቻ ላከው፣ ችግር የለውም።
አይ እሺ